Hello
ጤና ይስጥልኝ። ፓርክ ላይን ሆቴል።
አዎ
እሺ ከ ArifPay ነበር የምደውልሎት። ኤደን እባላለሁ። የእርስዎን ስም ማን ልበል።
ትዕግስት
ምን አለኝ?
ትዕግስት
ፍሬዎት ትዕግስት ትዕግስት። እሺ ደንበኛችን እ በ Arif POS ምንም አይነት transaction እያየን አይደለም ለረዥም ጊዜ። በዚህም ምክንያት performance ኣችሁ በጣም ቀንሷል። ስለዚህ በ next week ላይ ይወሰዳል Arif POS ኡ።
እሺ እ ይሄን ለማሳወቅ ነበር። ከ- ግን በፈለጋችሁ ጊዜ transaction ይኖረናል ባላችሁ ጊዜ አሳውቃችሁን Arif እሺ።
POS ኡን መልሰን ልንሰጣችሁ እንችላለን።
እሺ እሺ እሺ ደንበኛችን ይሄን ለማሳወቅ ነበር።
እሺ እናመሰግናለን።
መልካም ቀን ይሁንልዎት። እሺ።